Hello.
አቤት ፍሬዎች ነኝ ከ Best Bet እባክዎትን ልርዳዎት?
አንድ ብቻ ቀልቶብኝ አላበራውም። ሌላውን እ
አንድ ቀልቶ ሌላውን አላበራውም።
አንድ ቀልቶ ሌላውን አላበራውም።
አዎ እሺ cashier ID ውን ትነግረኛለህ?
cashier ID እስኪ አንዴ
እታች አለች አለች እ እ እ?
እታች አለ ወይም እላይ coupon number የሚል አለልህ።
call number coupon number
እም፣ call number፣ call number። cashier code ኡን ነው የምነግርሽ። ካ- cashier code አዎ።
አስራ ሶስት እሺ አስራ ሶስት
ሀምሳ ስድስት
ሀምሳ ስድስት
ሀምሳ አምስት ሀምሳ አምስት አስራ አንድ አስራ አንድ አንዴ ይጠብቀኛል።
እሺ። ሄሎ
ሄሎ አቤት አለሁኝ። ትንሽ ጊዜ ስጠኝ። Hello ወይ ከ ከአንድ ጨዋታ postponed ተደርጓል። ስለዚህ ከሀያ አራት ሰዓት በኋላ ይሰራልሃል ትኬቱ።